እ
ሄሎ አይ
ሄሎ ጤና ይስጥልኝ። ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አይ ሳፋሪኮም መጠቀም ፈልጌ ነበር። አገልግሎቱ እንዴት መጠቀም ይችላል?
ይሄ ሳፋሪኮም አይደለም፣ Flintstone Homes ነው።
አቤት Flintstone Homes ነው፣ ሳፋሪኮም አይደለም።
እሺ፣ አገልግሎቱ በዚህ የሚሸጃቸ ነበረ። በዚህ አገልግሎቱ ምን ነበር?
ይሄ የአክሲዮን ሽያጭ ነው። አክሲዮን እ, ለመግዛት ሲፈልጉ
አሀ አክሲዮን ነው።
አዎ
እሺ እሺ